Hello ጤና ይስጥልኝ።
አሪፍ ፓይ ነው።
ከአሪፍ ፔይ ነው የደወሉት ደንበኛችን
በእናንተ በኩል ወደ ቫሙስና ሀበሻ ብር transfer አድርጌ ነበር ከዚህ በፊት ቆይቷል ሶስት ሳምንት በፊት አካባቢ
እሺ ከቴሌብር ነበር ወደ ቫሙስ ያስተላለፉት።
ወደ ቫሙስና ወደ ሀበሻ እሺ
እና transfer አድርጌ ነበር አልገባም ነበር። ዛሬ ስጠይቃቸው ለእነሱን contact አድርጋቸውና እንዲመልሱ እናደርግ አለች።
እሺ ደንበኛችን ስሞት ማን ልበል?
ናታል ሰለሞን
አሁን በደወሉበት ስልክ ቁጥር ነው የሚጠቀሙት ለቴሌብሮት ለ betting site ኡ።
አዎ
መስመር ላይ ያሉ ደንበኛችን አዎ አዎ አዎ
ደንበኛችን መስመር ላይ ያሉ ይሰማታል።
ይሰማኛል ይሰማኛል።
እሺ በመሀል ድምፆት ስለሚጠፋ ነው።
አዎ ኔትወርክ ነው። እሺ መቼ ነበር ያስተላለፉት?
Exact ቀኑ ልንገርሽ።
አዎ ደንበኛችን ያስተላልፉበትን ቀንና ምን ያህል ብር እንዳስተላለፉ።
እሺ exact ልንገርሽ። እሺ እሺ hello
እሺ
በሀያ ሰባት
በሀያ ሰባት አዎ ዜሮ ስምንተኛ ወር ማለት ነው።
እሺ
ስምንተኛ ወር ሀያ ሰባት ስምንተኛ ወር ወደ ባሙስ አምስት ሺህ ብር
ወደ ቫሙስ አምስት ሺህ ብር አዎ።
እሺ ወደ- ወደ ሀበሻ ደግሞ በሀያ አምስት ዜሮ ስምንት
እህ ሺህ አምስት
ሺህ አምስት መቶ አዎ። ይሄ በፈረንጅ ነው የምልሽ ቀኑ ልክ ነው ደንበኛችን። እሺ ሁለቱን የነበረው አልገባም።
አዎ። በቴሌ ብር already እንትን አድርጌል- አድርጌላችሁ ነበር ከዚህ በፊት
ቴሌግራም ላይ ልከውልን ነበር።
አዎ። በቴሌግራም ማለት የሆነ ቁጥር ላይ የእናንተ ቁጥር ነው መሰለኝ እህ ደውሎ አመልክተው ነበር እኛ ጋር ደንበኛችን ከዚህ በፊት አዎ።
እና ምንም መልስ አልተሰጡትም።
ኧረ ምንም በቃ ጠብቅ ምናምን ስትል ነበር ያው ምንም መልስ አልሰጠም።
እሺ እሱን አይሎታለሁ ደንበኛችን። በድጋሚ ግን screenshot ኡን ይላኩልን ቴሌግራም ላይ ይኖሩታል አይደለ?
አዎ አዎ።
የቴሌ- የትኝ- የትኛው ጋር ያቺ ቁጥር ላይ
አዎ ስልክ ቁጥር ልስጦት።
እስቲ እሷ ቁጥር መሆኑን እንትን በይና check ላድርገው እዛው እያለ ሳትዘጊ
ምን አሉኝ?
ሳትዘጊው። አይ ልንገርሽ ቁጥር ይሄኛው ነው ወይ? ቆይ እሺ እሺ ደንበኛችን እሺ እሺ ሀምሳ አምስት መጨረሻ
አዎ ዜሮ ዘጠኝ ዘጠና ሁለት አዎ አዎ በቃ በሱ በድጋሚ ይላኩልን። ስሙንና ስልክ ቁጥሩን አንድ ላይ አድርገው ይላኩልን። በእኛ በኩል በድጋሚ አይተን ደውለን እናሳውቆታለን።
እሺ አደራጅን እሺ እሺ እሺ ደንበኛችን፣ ሌላ መረዳሁት ነገር አለ?
ኧረ ምንም የለም እችን ብቻ እንግዲህ ስለ ደወል እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን ይሁንልን።